ሄላ ለቀዋል።
እነማ
ዱቄት ያሉት ናቸው።
ውይ እሺ፣ ቆዩ አለችኝ።
በስመ አብ ጫፉ ላይ ነው አይደለ?
ጫፉ ላይ ወደ ጁስ ቤቱ ጋር ራሱ እዚህ አሸዋ የሚሸጡበት አለ አይደል?
አ እሱ ጋራ
እሱ ጋር እኮ አይደለም።
እ
ይኸውልሽ በፍጹም ወደዚህ ወደኛ ስትመጪ ከ- አሁን ከመስሪያ ቤት ወድ ከ- ከፍጹም እዚህኛው ዳር ዳር ላይ
እኮ እሺ፣ ይኸው ስሚኝ፣ የሆነ ሰሞን እንቁላል ይሸጥ የነበረው በቅናሽ አይደል?
አይደለም እ አይደለም ወደዚህ ት- ወደዚህ ነው ወደ ቤት ወደ ቤት መንገድ ተመለሽ። ይኸውልሽ በነ ፍጹም መደዳውን ስትመጪ እዛ corner ላይ ብቻውን ሶፋ ቤት የለም።
እና ከቤተ ክርስቲያኑ አጠገባትኝ ምን እኮ እዚህ ጫፍ ጋር መጥቼ እኔ ጠይቃት እኮ ለቀዋል ብዙ- አለችኝ።
ብዙ ለፈለፍኩኝ ሀዲ አልኩሽ ሀዲ ጫፍ ላይ ነው ያለው። ወደ ወደ ዳገቱ ቁልቁለት ወደ ነጋሽ ተስፋዬ መውረጃ ጋር ከነሱ በላይ አልኩሽ።
በቃ
ይኸውልሽ